ጤና ይስጥልኝ ተድላ አምቡላንስ የአምቡላንስ አገልግሎት አሁን ደውዬ
እሺ እሺ ከአዛንጅት ወደ
ዳኑ ዳኑ አዎ እሺ ይምጡ
አዎ ደስ ይለኛል።
እሺ እናት ስንደርስ እንደውላለን ተጨማሪ ቁጥር ይኖሩታል ወይስ በዚሁ አለ እናገኛለን ቆይ text ላርግልሽ። በምን text ላርግልሽ?
ን- ይንገሩኝ መያዝ ይችላለሁ እ፣ በቃሌ ስለማላውቀው
ከየእኛን ቁጥር እንስቶት
እሺ እ፣ ዜሮ በ- እ፣ ቆይ አንድ እንዴ
እሺ ችግር የለውም ተረኛ አረፍ
አንዴ ትንሽ እየፈለኩኝ እሺ ምንም ችግር የለውም ካለዛ እኔ በዚሁ ቁጥር ቴክስት ላርግሎት የኛን ተጨማሪ ቁጥር
ሄሎ
ሄሎ አቤት እናት ዛሬ ዜሮ ዘጠኝ ሰማንያ አምስት ሀምሳ ስምንት ሀምሳ ስምንት ሰማንያ
ሄሎ
እኔ ልደውልሎት በ normal ስልክ በ ዜሮ ሰማንያ
ዜሮ ዘጠኝ ሰማንያ አምስት ሀምሳ ስምንት ሀምሳ ስምንት ሰማንያ ስምንት በዚህ ላይ text ያርጉልኝ።
ማለት እነሱ ወጥተዋል በቃ